ሄሎ
አብሽ ናቸው።
ሰላም ጤና ይስጥልን።
ሳሙኤል ይባላለሁ። ስልጠና ዛሬ ይኖራል እንደ ትልል ነበር ካልስ ለመውሰድ
የቲ ማሽን የትኛው ነው?
እ፣ ትንሹ
ትንሹ ነው?
አ
ምን አይነት ነው ሞዴሉ?
እንትን ነው ግን አስራ ዘጠኝ መቶ ነው እንትን ያልኩት በገዛት
አስራ አራት ሺ ዘጠኝ መቶ እሺ እና ዛሬ ስንት ሰዓት ላይ? እኛ የምንሰጠው ጠዋት ሶስት ሰዓት ላይ እና ከሰዓት ደግሞ ስምንት ሰዓት ላይ ስምንት ሰዓት ላይ ልምጣ
ትችላለህ?
እ እሱ የት ነው? እዛው ነው። አይ ቀድሜ ደውልኝ ስላላችኝ ነው ባለፈው አሀ፣ የዛኔ ስልጠና አልወሰድክም ነበረ? ማሽኑን እንትን ስትል አልወሰድኩም አ አልወሰድኩም አልወሰድኩም ማሽኑንም ስልጠና ወስደን ማሽኑን ተወስዷል ስትሉኝ ነው እንትን ያልኩት።
አሀ፣ ማሽኑን አልወሰድከውም?
አ
እም፣ ቀስቲ አንድ ይገኝ ዛሬ ስልጠና አለሻ ሄሉ ቲኬ ማሽን ይምጣ ስምንት ሰዓት ላይ አሁን ሰዓት ስለሄደ አሁን ሶስት ሰዓት አልፏል። ሀያ ሁለት አልተቀጠ አልመጡም። ሀያ ሁለት ዛሬ ይምጣ በቃ ስምንት ሰዓት ላይ ና እሺ አባዬ።
የት እዛው እንጋ አዎ ቦሌ መድኃኔዓለም
እሺ፣ እዛው እናንተ ህንጻ ላይ ማለት ነው።
አዎ መተህ አላ ከዚህ በፊት ወይስ ሌላ ሰው ነው መቶ ይገዛ?
ራስህ ነህ ራስህ ነህ።
እሺ በቃ